Mr. English may ታረግነኝ እባክዎ የምንረዳው?
አ አ ሰላም ነው እናት እግዚአብሔር ይመስገን።
እ፣ ትናንትና ላክልኝ ብለውኝ በቴሌግራም ልኬላችሁ ነበር። ብር ልኬ ቆርጣችሁብኝ ነበር።
እኛንም እ፣ ወደ ምንድን ነው የላከው? ከእኛ ወደ ሌላ ቦታ ነው ዊዝድሮ አድርገ ነው?
ወደ ከቴሌ ብር ወደ እናንተ ለመጫወት እሺ፣ ስለዚህ የቴሌ ብሩን ላክልን ቴሌግራም ላይ ቴሌግራም ላይ ላኩኝ። ላክ ብላኝ ቁጥር ልካልኝ አ።
ላኩኝ፣ ግን ወፍ የለም። ይኸው እስካሁን ሀያ እሺ አራት ሰዓት ነው።
የቴሌግራም እ፣ ስምህን ንገረኝ። ስምህን ምትኩ ንጉሴ ምትኩ። እሺ አዎ፣ ወይ ምትኩ ንጉሴ ወይ ህሊና ሚካኤል ከሁለት አንዱ ነው።
ምትኩን ያልከኛ M I T K U አይደል?
አ ምትኩ ንጉሴ።
አ METKU ነው እኔ ግን እ የጻፍኩት M E U METKU ነው እኔ የጻፍኩት M E እሺ፣ እሺ። search ለማድረግ ነው።
እ search ላ- ለማድረግ ፈልጌ ነው።
አዎ፣ እንዴ ትናንትና ላክልኝ ብዬ አይቼዋለሁ ብላኝ ደውዬላት አ
ያው ወፍ የለም። በምን ልጫወት?
ሰርች አላደርጋለሁ። እሺ፣ እሺ። ምትኩ ብያለሁ። ኤክስል በላ
ደግሞ ስተኝቶ እኔ ስልክ ቁጥሩ እሺ፣ ስልክ ቁጥርህን ንገረኝ። ዜሮ ዘጠኝ አስራ ሁለት አስራ ሁለት ሰማንያ አምስት ሰማንያ አምስት ሀያ ሀያ ሀያ ዘጠኝ ሀያ ዘጠኝ እሺ በዚህ ስልክ ነው ቴ- ቴሌግራም ላይ text የላክልን በዚህ ስልክ ነው
ወይ በዚህ ወ- ሁለት ሲም ስለሆነ አ- ይሄ አይደለም ይሄ አይደለም እሺ ሌላኛውን ንገረኝ ዜሮ ዘጠኝ ዜሮ አራት ምትኩ አስራ ሰባት ንጉሴ እሺ የህፃን ልጅ ፎቶ ነው profile አዎ እሺ እሺ ይሄ- ምትኩ ንጉሴ
እሺ የቴሌብር ቁጥርህን ላክልን
ቴሌ ብር ቁጥር ማለት ነው።
ቴሌብር ያ- የምታስገባበት ማለት ነው
ኮዴን ነው አዎ አዎ አይደለም ኮድህን አይደለም አንድ
በአስራ ሁለት ቤት በአስራ ሁለት ቤት ዜሮ ዘጠኝ አስራ ሁለት ዜሮ ዘጠኝ አስራ ሁለት ሰማንያ አምስት ሰማንያ አምስት ሀያ ሀያ ሀያ ዘጠኝ ሀያ ዘጠኝ እሺ እሺ በቃ። እሺ እናሳውቅልሃለን
ዛሬም እንደ አዲስ አ- አይ እናሳውቅላለን። አሁን አሁን ይገባላል።
አሁን ይኸውልህ፣ መድቤ ለመጫወት ነበረ ግን አሁንም ቢበላኝስ እሱን ሳይመልስልኝ ምን ላድርግ?
እኮ ፈራው ስለዚህ ልገባ።
እኛ ለቻፓ እናሳውቅልህና ቻፓዎች ይመልሱልሃል። አሁን አሁን ያስገቡልሃል።
መለሰን።
አዎ
እሺ እሺ እሺ፣ መልካም ቀን።
እሺ